hello
አቤት ጤና ይስጥልኝ።
አብሮ ይስጥልኝ። ይህን አገልግሎት ለማቋረጥ ፈልጌ ነው።
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ደውለሽ ስድስት ቁጥር ንኪ።
ስንት ስንት?
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ
ኮከብ ዘጠኝ
ኮከብ ዘጠኝ ሰማንያ አምስት መሰላል አድርገሽ ደውይና ስድስት ቁጥር ንኪ።
ስድስት ቁጥር።
አዎ
እሺ፣ እናመሰግናለን።